የጉዞ መረጃ አምጡ። ጤና ይስጥልኝ። ወደ አየር በረራ ፈልጌ ነበር።
እሺ የትኬት ዋጋ ፈልገው ነው?
እ የት ነው?
አዲስ አበባ
ገባኝ። ወዴት ነው?
ከጎንደር ከአዲስ አበባ አሀ ከጎንደር ወደ አዲስ አበባ።
እ እሺ መቼ ነው? ለመቼ ነው?
እዚህ ሶስት ቀን
ደርሶ መልስ ነው የፈለጉት?
ኧረ አ- አይመለስም።
አሀ እሺ ከሶስት ቀን በኋላ ነው የሚመጡት?
እም፣ እሺ መስመር ላይ ጠብቁኝ አንዴ።